ሄሎ
አቤት ሰማንያን ሰማንያ ስንት ላይ ደውለውልን ነበረ።
አዎ እሺ ምረረ ምን ልርዳዎት? ሊንግስቶን ሆምስ ነው የደወሉት።
አዚ አርጊ ማለት የኦሮሞ ማለት ያ ማነ አይችልም ምን አሉኝ?
ወቁልተ ቆተ
ሄሎ
አቤት
ሄሎ ሄሎ።
ሰማንያን ሰማንያ ስንት ላይ እየደወሉልን ነው። ስ- ስናነሳ ይዘጋል። ምን ልርዳዎት?
እሺ እኔ አልደውልም ግን እ፣ ወንድሜ እደውላለሁ።
እሺ ይሄ የድርጅት ስልክ ስለሆነ አይደውሉ እሺ፣ ስልኮት እንዳይዘጋቦት እሺ እሺ በቃ ይቅርታ እሺ።
እሺ